ጤና ይስጥልኝ። ደህና ነው?
ደህና ነኝ። አክሱም ስራ ሄዳለሁ።
ታክሲ ፈልገን ነበር።
ታክሲ መቀሌ። አዎ መቀሌ።
እሺ፣ የት አካባቢ ነው ያለው?
ከ North Star ወደ ነባር መናኸሪያ።
North Star ነባር መናኸሪያ።
አዎ እሺ፣ እንልክላለን።
እሺ። አሁን ቶሎ ብሎ ይመጣል።
አዎ፣ ቅርብ ያለ እልክላለሁ።
እሺ፣ ንገሪኝና የምትልክልኝ ከሆነ ደውለ- ደውለሽ ንገሪኝ።
እሺ፣ እሺ፣ እሺ።